Hilo.
Aló, aló. አሎ ይሰማኛል።
ይሄ ማሽኑ እንትን ዘድ እናወጣ ዘርሜን እንግሊዝ ዋን ይላል።
እሺ
ምን ማለቱ ነው?
ዜድ ስታወጣ ምን ይላል አልከኝ?
ሪፖርቲንግ ዋን ይልና ዘድ ሪፖርት ይላል።
የትኛው ነው የማሽን ቁጥር?
የማሽን ቁጥራችን አ- የጎን ቁጥሩ አስራ ዘጠኝ ሶስት ስልሳ spelling ኡንም ንገረኝ። spelling ንገረኝ።
የትኛውን spelling የማሽኑ ማሽ- spelling
P M
PM A zero zero zero zero
አስራ ዘጠኝ እ
ሶስት ስልሳ
አስራ ዘጠኝ ሶስት ሶስት ስልሳ
አስራ ዘጠኝ ሰላሳ ስድስት የመጨረሻው ዜሮ ናት።
አስራ ዘጠኝ ሶስት ስልሳ ነው የሚለው
እሺ
ልጠበቅ
አንዴ ይለን ታወሪያቸች አንዴ መስመር ላይ ጠብቁኝ።
እሺ
Hello
አቤት አቤት
አ፣ ምን እንትን ብሎ አ፣ የሆነ እንትን ሰጠን ምንድን ነው የምንቀው fiscal memory የሚለው near full ይላል እሺ
the remaining
ስንት ስንት Z report ስንት Z ቀረው ይላል hello hello አቤት remaining ስንት Z ይላል remaining one ይላል one
አ፣ Z report እኮ memory ሊሞላ አንድ Z ነው የሚቀረው ስለዚህ ተጠቀሙትና ገቢዎች ተሳውቃችሁ ደብተርና ማሽኑ ይዛችሁት ነው እኛ ጋር አ፣ አ፣ አ፣
memory ው ሊሞላ አንድ Z report ቀረው ይላል። ስለዚህ ተጠቀሙበትና ይዛችሁት ነው ደብተርና ማሽኑን ገቢዎች ተሳውቃችሁ።
እሺ እሺ እሺ።
Hello Hello
ይሄ ጨርሰዋል ማለት Hello።
ነው። ይሄ የቀረውን ተጠቀሙበትና ማሽኑና እንትኑን
Hello